ምስክር ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ ማኝ ልሆን ለሀሳብ ድራሽ እስቲ ማኝ ልሆን ለሀሳብ ድራሽ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የፍቅርህ ልሆ አምናና ታቻምና አዳማጫ ጥቼ አላወራም ነበር የሆደ ነው ጥቼ ያለፈው ዝንት አይኖርም ዘንድሮ አንተ ሰተኛ ለለበከን ጆሮ አማናኝ አማናኝ አማናኝ ምጌ ዘመንቶ አማናኝ ምጌ ዘመንቶ የሁሉም ስጦታ ገንዘብና ንብረት አይበልጥም ወይ ፍቅር ከዚህ ሁሉ ወረት አንዳው ለጨዋታ አንዳው ለነገሩ ልብ የሚሰጥ ወዳጅ አለ ወይ ባገሩ አማናኝ አማናኝ አማናኝ መጌ ዘመንቱ አማናኝ መጌ ዘመንቱ ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ ማን ልሆን ለሀሳብ ደራሽ እስቲ ማኝ ልሆን ለሀሳብ ደራሽ ሰላሜ ልበልሃ ደስታዬ ልበልሃ ኩራቴ ልበልሃ እምነቴ ልበልሃ ሕይወቴ ልበልሃ የፍቅርህን ውሃ የት ደረሰ ዘለው አጥታው ከሌላ ሊያኗኑረኝ መጣን መውደድ ባንተ ገላ ከመንፈስ ገዳም ገባው እንደመና ከቀን አለፈ ከነፍስ ከልከለ የት ደረሰ ስለው አጥቻው ከሌላ ሊያኗኗረኝ መቷን መውደድ ባንተ ገላ ከመንፈስ ገዳም ገባው እንደመና ከቀን አለፈ ከነፍስ ከልከለ አማናኝ አማናኝ amanang mengge zemanton ah amanang mengge zemanton banye ndau banye banye banye bekeraya banye banye ora banye banye banye odadaya banye banye ባይኔ ባይኔ ባይኔ ፍቅራዬ ባይኔ ባይኔ ርባይኔ ባይኔ ባይኔ ውደዳዬ ባይኔ